ጤና ይስጥልኝ ልጄ ኢትዮጵያ ሄደ ነኝ ማኮምነዳው
ሰላም ነው እማ?
እግዚአብሔር ይመስገን።
ቅድም ሰው ልኮልህ ብለሽ ነበር እኮ ደውለህ ነበር እሺ አስመዝግቦ ነበር እ እ እ አስመዝግቦ ነበር
ምን አልሽኝ?
ምንድን ነበር ያስመዘገቡት ቅድም የድራፍት ማሽን ከልደታ ነበር።
ተበላሽቶቦ
አዎ ምንም እየሰራን ምንም እየሰራን አይደለም። ድራፍት አረፋ ብቻ እየሆነ ነው እና ደውለን ነበር ቅድም።
እና ማን ምንም የጥገና ባለሙያ አልመጣልዎትም እስካሁን አዎ አዎ እልካለሁ ብለሽ ነበር።
እሺ ድጋሚ ልመዝግብልዎ እ፣ ስልክ ቁጥሮን ወይም የቢጃይ ID ውን ይነግዱኛል?
እ፣ የኔው የቢጃይ መለያ ቁጥርን ያውቁታል?
ሰጠና ሰጠንሽ እኮ ቅድም።
እ፣ ደንበኛችን ያው ብዙ ስልክ ስለሚገባብን ላናውቀው እንችላለን። ለመለየት ነው ካሎት ወይ ስልክ ቁጥር ይንገሩኝ የተመዘገበበት እ?
ስልክ
ስልኩ ስልክ ቁጥር ይንገሩኝ የተመዘገበበትን ደንበኛችን አሉ መስመር ላይ
አይ ቆይ አንዴ እሺ።
መስመር ላይ ወይ
እ፣ ቅድም ያስመዘገቡበትን ስልክ ቁጥር ይስጡኝ እባክዎ።
እሺ ዜሮ ዘጠኝ እሺ
ሰላሳ
ሰላሳ
አስር
አስር አስራ አንድ ሰባ
አስራ አንድ ሰባ አዎ በእናትሽ ላኪልኝ በእናትሽ
እሺ እኛ የተሻለን እናደርጋለን። ከአንድ ሰዓት በፊት ነበር ያስመዘገቡት አይደል?
አዎ አዎ አዎ አዎ።
ሻላ ሆቴል ነው የእርስዎ?
አዎ አዎ ሻላ ሆቴል እሺ ድጋሚ መዘግባለሁ። ያው መንገድ መዘጋጋት ስለሚኖር ለዛ ነው እንጂ ተልከዋል የጥገና ባለሙያዎቻችን።
እሺ እናትሽ እሺ እሺ ሌላ የምረዳዎት ነገር አለ?
ምንም የለ በቃ እሱ ብቻ ነው በቃ እሱ ላኪልኝ ከሳውን እሺ እሺ ደንበኛችን የምንችለው እናደርጋለን። ስለደወልን አመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ አስቀምጡ። መልካም ቀን።